hello hello ሰላም ጤና ይስጥልኝ።
ከቤት ቤት ነው።
አዎ ከቤት ቤት ነበር የምደውልልህ።
እሺ እሺ ትኬት ያናገርከኝ ካ- calculate አድርጌው ነበረ። ትክክል ነው የሚመጣው ከመሀል ላይ ቆይ total Asian goal ነበር አይደል የተጫወትከው?
አዎ ለምሳሌ ቫሌንሺያ ላይ
አዎ፣ የገባው ጎል አንድ ብቻ ነው።
አዎ። ስለዚህ አንድ ሰላሳ አራት odd ኡ ለሁለት ተካፍሎ ይቀነሳል።
አዎ እሺ ይሄ ማለት ዜሮ ነጥብ ስድስት ሰባት ይሆናል።
እም ዜሮ ነጥብ ስድስት ሰባት ይሆናል ማለት ነው። odd ኡ አ በሁለት ነው እንደ የሚባዛው ለሁለት ነው የሚካፈለው።
እኮ ታዲያ አንድ ሰላሳ ሁለት ላይ ሲካፈል እኮ አንድ ነጥብ አንድ ሰባት ነው የሚሆነው አይደል እንዴ?
አይደለም አንድ ነጥብ ሶስት አራት ለሁለት ሲካፈል ዜሮ ነጥብ ስድስት ሰባት ነው የሚመጣው።
አዎ እሺ እንደዛ አይነት አንድ አ- አንድ ሶስት ሁለት ጨዋታ ሶስት ጨዋታ ጨዋታ ሶስት ጨዋታ ነው።
የምን የምንድን ነው?
ቫሌንሺያ እሺ እ ላይፕዚግ first half እሱ ደግሞ
አዎ እና አ- አንዱ ደግሞ ሚልዎል
አይ ነው አዎ እሺ። ከዛ ቀጥሎ ደግሞ
ሶስት ብቻ ሌሎቹ ሁሉም ገብተዋል።
የኢስታንቡል
እ ኢስታንቡል ይሻል ኢስታንቡልም አንድ ጨዋታ ብቻ ነው።
እ ኢስታንቡልም አንድ ጎል ብቻ ነው የገባው እሱ እኮ handicap እኮ ነው።
እኮ ኢስታንቡል እኮ ጎል የሰጡ አሸንፏል እኮ አንድ ባዶ ጎል ሰጥቼው ነው ለ- ለኢስታንቡል እኮ አዎ እንጂ ጎል over goal አይደለም። ለኢስታንቡል አንድ እሺ።
1.25 ሰጥቼው ነው።
እሺ ቆይ አንድ ጊዜ እሺ ቆይ አንድ ጊዜ መቼ እንደሆነ አንድ ጊዜ የሁለቱን ጎል አውጥተህ አንተ ካልኩሌት አድርገው ምንድን ነው የመጣልህ? እኛ የሶስቱን የሶስቱን ሰርቼ አዎ።
ማለት ነው 7000 አካባቢ 7000 ምናምን ብር ወጣ 12000 odd ኡ?
ሰርቼው ማለት ነው።
odd ኡ? አይ odd ኡ odd ኡ odd ኡን ሁለት መቶ ሶስት ወር ነው ግን ብሩ እዛ calculate ሲደረግ ብሩ ማለት ነው ቦነስም ስለነበረኝ በሁለት መቶ ወር ከሰራ ነው ዘጠኝ ሺህ ምናምን ብር ነው የሚሆነው tax ሲቆረጥ almost ዘጠኝ ሺህ ለምን ስምንት ሺህ ዘጠኝ መቶ ምናምን ብር።
ሁለት መቶ ምናምን odd አይደለማ ሶስቱ ጎሎች እኮ የሶስቱ ጨዋታ በሀፍ በሀፍ ሲካፈል ይቀንሰዋል በጣም ገባ አይ የመጀመሪያውን ወር ነው የምልሽ እኮ አዎ መጀመሪያ ሁለት መቶ ሶስት ነበረ odd ኡ ሁለት መቶ ሶስት ነበር አስራ ሁለት ሺህ ምናምን ብር የመጣው ቦነስ ምናምን ሰጥቶኝ ነው ቤስ አዎ ገብቶሻል በዛ odd ኡን ከሰራሁት በስምንት ሺህ ምናምን ብር ሂሳብ ነው የምሰራው ገብቶሻል ስለዚህ ብሩን ነው የምታካፊው ተመሳሳይ ነገር ነው ብሩንም ለ odd ስታካፊ
አዎ አዎ እኮ አዎ ብሩን ደግሞ አካፊ ውስጥ
እሺ ቆይ አንድ ጊዜ